Hello ጤና ይስጥልኝ ጉዳይ አልማዝ እባላለሁ። ምን ልርዳው? Hello ጤና ይስጥልኝ። ጤና ይስጥልኝ። አይሰማም። ትንሽ ድምፁ ራቅ ብሏል። እሺ። Hello እየተሰማኝ አይደለም እና በኖርማል ስልክ ልደውልልዎት ወይም እሺ።